ብዙ ያሰማል ከሰጡ ጆሮ ጉድ ነው ዘንድሮ ለፍቅር እንጂ እኔ ስላሉ ባልታ አልሰጥም ቦታ ብዙ ያሰማል ከሰጡ ጆሮ ጉድ ነው ዘንድሮ ከተስማማኝ እሷን ማፍቀሬ እኔ አልሰማም ወሬ ወሬ ብትስቅ ብትጫወት ብትሆንም እንዳመዷ አይጠረጥርም ልቤ አትሄድም ከኔ ሌላ ወጣ ወረደ ቢሉ አልተው እሷን ማፍቀሬ ማንነቷን አውቃለሁ አልሰማም የሰው ወሬ እኛ ፈልገን ለተዋደድ ነው ታዲያ የሰው ወሬ ምንም ይሉት ነው እዳው ገብስ ነው ወሬ ቢያምሱ አልሰጥም ጆሮ ይብላኝ ለነሱ እኔ አልሰማም የሰው ወሬ አገር ሊያስስ ላይ ሶርጌ እኔ አልሰማም የሰው ወሬ አገር ሊያስስ ላይ ሶርጌ ወሬ እኔ አልሰማም ወሬ እኔ አልሰማም ወሬ ብዙ ያሰማል ከሰጡ ጆሮ ጉድ ነው ዘንድሮ ለፍቅር እንጂ እኔ ስላሉ ባልታ አልሰጥም ቦታ ብዙ ያሰማል ከሰጡ ጆሮ ጉድ ነው ዘንድሮ ከተስማማኝ እሷን ማፍቀሬ እኔ አልሰማም ወሬ ወሬ ካልሰሙ ጆሮ ሰጥተው ወሬኛም ቤት አይንድም ወትሮም ፍቅር የዘራ ገለባ ከቶ አያጭድም ንጉሥ ያለ ሀገሩ ተሾሞም እንደም አይነት ፈረስ የሌለው ጋሪ ቢሄድም የትም አይደርስ በሬ ወለደ ቢሉም ባፋቸው ሺ ቃል ቢዘርፉም እኛን ሰማቸው ያነሱ ድንጋይ የወረወሩት ለራስ ይዞራል ለሰው ያሰቡት እኔ አልሰማም የሰው ወሬ አገር ሊያስስ ላይ ዞርጌ እኔ አልሰማም የሰው ወሬ